መሰለ ማሪባብ
እባክሽ ላስቸግር።
መኪና ኪራይ ይፈልግ ነበር። የመኪና
የምናምን የስራ መኪና ኪራይ እንደ ሚኒባስ ወይም ምናምን ቫን የሆነ ሚኒባስ።
ኦኬ ክራይ ፈልገው ነው አዎ ኪራይ ፈልጌ።
እኮ የሚያከራዩ ትሬኒንጎቹን ለስጦታ እሺ እሺ ትክክል።
ይጠብቁኛል። እሺ የያዙ ዜሮ አስራ አንድ ስድስት ዜሮ አስራ አንድ ስድስት እሺ
ዜሮ አስራ አንድ ስድስት ስልሳ አንድ ስልሳ አንድ ዜሮ አራት ዜሮ አራት ዜሮ አራት ዜሮ አራት እ ሌላም
ወይም ደግሞ ዜሮ አስራ አንድ አምስት ዜሮ አስራ አንድ አምስት ሀምሳ ሁለት ሀምሳ ሁለት ሰማንያ ስምንት ሰማንያ ስምንት ሰማንያ ሰባት ሰማንያ ሰባት እሺ ኤ- አንድ አንድ ድርጅት ነው አሁን የሰጠሽኝ እሺ አዲካ አዲካ ትራብል አሉ አዲካ እንኳን ቫን አላቸው ብለሽ ነው እነሱ የቤት መኪናዎች ናቸው እኔ እሺ ሚኒባስ ነው የፈለኩት። ይሄ ሚኒባስ ለስራም ይሆናል አይደል ለምን አ ለምን ሳይሆን ቫን የሆነ ቃል ይዘን እ ሄሎ ሄሎ ሄሎ ሄሎ